ሄሎ ሄሎ ጤና ይስጥልኝ።
አዎ ይስጥልኝ።
ከዌ ፕላስ ነበረ የደወልኩት።
ምን ነበር?
ባለፈው app ላይ ተመዝግባችሁ ነበር አይደለ?
እሺ አዎ ተመዝግበን ነበር።
አዎ እና የተመዘገቡትን አሁን ላይ active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ጠይቅሽ ነበረ።
እሺ እኔ ግን ማስልጌ ስለጠፋ application ኑ ጠፍቶብኛል።
ድጋሚ ማውረድ ትችላላችሁ Play Store ላይ ወይም App Store ላይ ስላለ
Okay ከዛ next ያለውን step ግን እነሱ ናቸው አይደል የሞሉልኝ app ኡ
ችግር የለውም። app ኡን አውርደሽ እ፣ password ኡን እና ኢሜይሉን ታስታውሻለሽ?
አይ አላስታውሰውም።
አታስታውሽም?
አዎ
Okay እና ምን ይሻላል?
በቃ ወይ ሌላ ጊዜ ስትከፍቱ ትከፍቱልኛላችሁ ስትመጡ
ኦኬ እሺ